hello
hello ሰላም ጤና ይስጥልን። hello
hello hello እንዴት ነህ? ሰላም ጤና hello።
ይስጥልን።
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ፍሬው photography።
አዎ አዎ።
እሺ ዊንታ እባላለሁ ከዊፕላስ ሶሉሽን ነበር ምደውልልክ።
እሺ እ ድርጅታችን ዊፕላስ ሶሉሽን በአንድ application አርባ አይነት የተለያዩ አገልግሎቶችን ይዞ ነበረ የመጣውና Okay።
ከዛም ውስጥ አንዱ photography ነው አዎ እና photographer ኦች ፍቃደኛ ከሆንክ provider ኣችን ላይ register በማድረግ አንተና client ኦች online አዎ።
እንድትገናኙ ልጋብዝህ ነበር የደወልኩልህ።
okay፣ ይቻላል። ችግር የለውም። ደስ ይለኛል።
እሺ በጣም እናመሰግናለን። እ አዎ።
በዚህ ስልክ ቴሌግራም ትጠቀማለህ?
አዎ አዎ።
ስለዚህ ዊፕላስ ሶሉሽን provider የሚል link ልክልሃለሁ። ታየውና ሀሳብ፣ አስተያየት፣ ጥያቄም ካለክ አዎ።
share ታደርገኛለህ፣ እመልስልሃለሁ።
እሺ እሺ እሺ መልካም የስራ ቀን ይሁንልህ።
እሺ። Thank you።
እሺ